Hello ጤና ይስጥልን። Donkey Tube ነው።
Hello ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
አራተኛ class ሰኞ ይጀምራል የሚል አይቼ ነበርና ክፍያውን ምናምን ማወቅ ፈልጌ ነበር።
እሺ ይቻላል። ስሞትን ማን ልበል ማህሌት
ማህሌት ነው።
ሙሉጌታ
ስልኮትን ይነግሩኛል።
ገለጸኛ እንዳል
እሺ አርባ ስምንት አርባ አንድ ዜሮ ስምንት አርባ ስምንት አርባ አንድ ዜሮ ስምንት አርባ ስምንት ይቅርታ ዜሮ ዘጠኝ አንዳንድ አርባ ስምንት አርባ ስምንት አርባ አንድ ዜሮ ስምንት
አርባ ስምንት አርባ አንድ አርባ ስምንት ነው ዜሮ ስምንት ዜሮ ስምንት ዜሮ ስምንት እሺ ከየት አካባቢ ነበር የደወሉልን?
የረር ጎሮ ማለት ነው።
ጎሮ።
አዎ
እሺ ማስታወቂያውን ከምን ላይ ነበር ያዩት?
Donkey Tube ላይ መ- ሲተላለፍ አይቻለሁ። አሁን ቲክቶክ ላይ የሚያየው የመጨረሻውን አራተኛ ዙር አይቼ- አራተኛ ዙር የመጨረሻ በአካል ላይ ኦንላይን ለመማር ያሰቡት
ማለት እንደ እንትኑ ሰዓቱን አይቼ already ልጄን ስለማመጣ ከ day care እሱንም አይነካብኝ ከሆነ ቀን ላይ ለጊዜ free ስለሆንኩ የትንሽ ቀን ነዋ።
የሶስት ወር ኮርስ ነው። ኮርሱ በሳምንት ሶስት ቀን ከአስራ አንድ ተኩል እስከ አንድ ተኩል ሀያት በሚገኘው ተስፉ ሞላ አዳራሽ ነው ክ- ክላሱ ነው የምንሰጠው።
አዎ።
በ credit hour ሰባት መቶ ሀምሳ ብር ነው የምናስከፍለው። አጠቃላይ የምንሰጠው credit hour ሀያ credit hour ነው።
ሀያ ክሬ- ሰባት መቶ ሀምሳ ብር
ያው በአንድ credit አንድ credit በአጠቃላይ ሀያ አዎ፣ ነው። ያው እሱን በአጠቃላይ ማስረዳት ሀያ ነው።
ማለት እሺ፣ አመሰግናለሁ።
እሺ ኦንላይን ውስጥ online online ነው።
ኦንላይን ክፍያ ተመሳሳይ ነው።
አ፣ ግን አይ ሰዓቱ ማታ ላይ መሆን ይችላል ወይስ okay ሰዓቱ በኢሜይል ሆነ የምንልክሎት በአካል የተማሩትን ቪዲዮ አ፣
ስለዚህ በሀያ አራት ሰዓት ውስጥ ማየት ይችላሉ።
ይችላል? እሺ
እሺ ስለደወሉ እናመሰግናለን። መልካም እሺ።
አመሰግናለሁ።